ጤና ይስጥልኝ። አሪፍ ጊዜ ረዴት ነው በኩል መጡ
ዊድሮቢ አምስት መቶ ብር አሪፍ ፔ ከሶከር ፊት አልመጣልኝም እና ፎቶ ላክ ብለው ነበረ እና ልክ ያለው የትራንዛክሽን ሂስትሪ ነው።
እሺ ደንበኛችን የቴሌግራም ስሞትን ይንገሩኝ። የቴሌግራም ስሞትን ይንገሩኝ።
አቤኒ
እሺ አግኝተነዋል። እናመሰግናለን ደንበኛችን። ሲስተካከልሎት እናሳውቆታለን።
ይስተካከላል።
አዎ መልካም ቀን ይሁንልዎት።